hello አቤት አቤት መዝግባችሁ ነበር። አብረን እንድንሰራ እንትን አድርጊ ክላርክ አድርጋችሁ ነበረ።
OK እቃ በማቅረብ ምናምን ነው።
አዎ OK አዎ ስሙት ተላልፏል እና ይደውልሎታል ከሌላው department ከሚመለከተው የገና department ይደውልሎታል።
እንትን እስከ- ይሄ ደሞዝ አራት ሺህ ምናምን ምናምን የሚል ነገር ነበር ያወራችኝ ሰው።
አዎ ኮሚሽን እና ብር አለው። ኮም- OK፣ በእቃው ኮሚሽን እና እንደዛ ነው።
ብሩን አዎ እንደዛ በቃ ነው።
OK። እንትን ደግሞ ሌላ ሰው ለመመዝገብ ፈልጎ ነበረ።
OK፣ link ኡን እዛ- አጣሁት social media ላይ የለም።
አጣሁት። አዎ OK እሺ፣ ቺፕ ቺፕ የሚለው ላይ ገብተው ያገኙታል። የኛ የ- ቴ- የፌስቡክ ቻናልም አለ የቴሌግራምም አለ። እዛ ላይ ያገኙታል ከፈለጉ።
OK እሺ።
እሺ እሺ፣ መልካም ቀን እሺ።